Hello ጤና ይስጥልን።
ሰላም ነሽ? Flintstone Homes ነው።
አዎ ምን ልርዳዎች?
እንትን ነበረ ይሄ የረጅም ጊዜ website አችሁን check እያረኩ ነበር እና እሺ የረጅም ጊዜ ወለድ ምናምን ያለው ሶስት መቶ ሺህ ቅድሚያ ምናምን የሚል አይቼ ነበረ።
እሺ ግድ- ለእሱ ነገር ማብራሪያ ትሰጪኝ?
እሺ እኛ ጋር ቅድመ ክፍያ ሶስት መቶ ሺህ ብር ይከፈልና ቀሪውን በአምስት አመት ጊዜ ውስጥ ከወለድ ነጻ በሆነ መንገድ ነው የሚከፈለው። እ, የአከፋፈል መንገዱ ላይ negotiate ነው የሚያደርጉት እና አሁን ላይ ወደ ዘጠኝ የሚሆኑ site ኦች ነው ለሽያጭ ያቀረብን።
OK የሰሚቱንም ጨምሮ ማለት ነው።
አዎ አዎ OK so ሶስት መቶ ሺው ማለት ነው within one payment ነው or የሆነ ጊዜ ይሰጠኛል እ፣ በደብዳቤ ማስገባት ይችላሉ እ፣ ባንዴ ካልቻሉ።
ይቻላል እንደዛ?
አዎ እንደዛ ይቻላል።
OK አሁን ለምሳሌ ማለት ነው ከኔ አቅም ጋር ነው የምነግርሽ እና እ፣ በአንድ አመት ውስጥ አጠናቅቄ ብዘጋ ማለት በአንድ አመት ተሰጥቶኝ በ- በአንድ አመት ውስጥ like ሶስት መቶ ሺውን እ፣ መክፈል እችላለሁ። እንደዚህ አይነት አማራጭ አለ?
እንደዛ እንኳን detail እርግጠኛ አይደለሁም፣ ግን ምን ቢሮ መጥተው ቢያናግሯቸው የተሻለ ይመስለኛል።
እሺ ይሄ ቦሌ Homes የሚገኘው ነው አይደለ?
ቦሌውም ሳ ዋና ቢሮ እዛ ነው።
እሺ በጣም አመሰግናለሁ። በጣም ቴንክ እሺ ማ